ካጋጠማችሁ ሚስጥር መካከል?
በረራ ሰዓት ለማወቅ ነበረ።
እሺ
ነገ ማታ ላይ ከድሬዳዋ ወደ አዲስ አበባ
Okay።
ስንት ሰዓት አለ?
እሺ ሌላ ነገ ከድሬዳዋ ወደ አዲስ አበባ አይደል?
አዎ።
እሺ ማታ ላይ ከአስራ አንድ ሰዓት ጀምሮ አለ። አስራ አንድ ሰዓት አለ።
እ አስራ ሁለት ሰዓት እና ማታ ሁለት ሰዓት ላይም አለ።
ማታ ሁለት ሰዓት ነው ያለው?
አለ አዎ፣ ለሁለት አምስት ጉዳይ አለ።
እ አንድ ሰዓት ምናምን የለም እንዴ?
አንድ ሰዓት ከሀምሳ አምስት ነው ያው ወይ እሱ ከሆነ ነው እንጂ እ ሌላ እ እ አንድ ሰዓት ከሀምሳ አምስት ለሁለት አምስት ጉዳይ እና አስራ ሁለት ሰዓት የአስራ ሁለት ሰዓት አለ።
አስራ ሁለት ሰዓት አለ። አዎ አስራ ሁለት ሰዓት ከሩብና አንድ ሰዓት ከሀምሳ አምስት ነው ያለው።
አንድ ሰዓት ከሀምሳ አምስት እሺ ዋጋ ማወቅ እችላለሁ?
ዋጋ አራት ሺህ አራት መቶ ሰባ ዘጠኝ ብር።
የሁለቱም?
አዎ አይ እሺ በቃ አመሰግናለሁ።
እሺ book ማድረግ ከፈለጉ ይደውሉልኝ።
አይ እሺ እሺ እናመሰግናለን ቀሚሴ